Hello ናስትልኝ እንዴት ነሽ እናት? ትናንትና አንተን አስነስቼ ነበረ። የወርቄት ሁሉን እንትን ቴሌግራም ሰጥቼሽ ነበር። ለእኔ አልገባኝም። ለካ በቴሌግራም እኔ ቁጥር ዝም ብላ የተቀበለች ይመስለኝ ነበር። ሌላ ቁጥር ልስጥሽ እና በሱ ትልኪልኛለሽ እባክሽን እ ሄሎ ሌላ ቁጥር ልስጥሽ እና በሱ ላኪልኝ እ